ጤና ይስጥልኝ። አርፌ አብርሽልኝ ካርድ ቆርጥ ተቆርጥ ነበረኝና አይቀሽ ምንም አይደል ደንበኛችን እሺ አራት መቶ ብር ዊዝድሮ ማድረግ እንደፈለጉ እየነገሩ ነበር። ከየትኛው ቤኪንግ ሳይት ነው ያሉት?
ፕሮሰስ እያለ ነበርና
እሺ ከየትኛው አዎ።
ቤኪንግ ሳይት ነው ደንበኛችን?
እ ቱ ይከስቆር ቱ ኤክስፖርት።
አዎ
እሺ መረጃውን መዝግብ ይሉታል ነው አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
እሺ ቁጥር ላስይዘው ዜሮ ዘጠኝ ዘጠና ሁለት
0992 አስራ ሶስት 13 ዜሮ አንድ ሀምሳ አምስት 01 55 እሺ ልክ ነው ደንበኛችን። ከስር ስልኮትና ስሞትን ያስቀምጡልን
አየ
ስለደውሉ